ቤት ነው የተዘጋው።
ይህ እንትን እጠብቅ ነበረ። ቅድም ስደውል ይመልሳል ብሩን አላለች ነበረ።
ምን አልከኝ?
ድሮ አርግቼ መች ከየግድም ነበር ዊዝድሮ ያረከው? ሄሎ መች ነበር ዊዝድሮ ያረከው?
ትላንትና እየደወል ነበረ። ትላንት ትላንትና ማሳ ነበረ።
አዎ እስከ ጠዋት ይስተካከላል ስላሉ ጠዋት ይገባልሃል። እሺ
እስካሁን ልጠብቅ ይገባል ይገባል ይገባል እንደዚህ ብለው አዎ እኛም ሳንቲም ፔይ እንደዛ ያሉን ስለሆነ ነው። ሲስተካከል እስከ ጠዋት ይገባል ብለውናል። ጠዋት ይገባልሃል። እሺ ስንት ሰዓት ይገባል? እሺ ትናንትና ጠዋት።
ልጠብቅ ነበረ።
አዎ ልክ ነህ። ጠዋት ይገባል።
አ?
ጠዋት ጠዋት ይገባል።
ጠዋት አዎ
ጠዋት ማማን ይጠብቃል? አሁን ፈልጌ ነበረ።
አይ አሁን ሳይሆን ጠዋት ነው የሚገባው። እሺ
ቀልድ ነው ምንድን ነው? ነገ ነገ አይ ይገባል ቀልድ ብለው አይደለም፣ ሲስተም ስለተበላሸ ነው።
ሌላ- እሺ ሳንቲም አይ ፔይ ይሄ- ይሄ አስተካክሎ ሲስተም አዳምጣ አዳም- አድ- አዳምጣ የኤሌክትሪክ ሰው ስለሆነ ትናንትና አሁን ነገ አለ ነ- ዛሬማ አዎ ነገ ሳንቲም ፔይ እንደገና ደውለህላቸዋል ደውለህላቸው ነበር?
አዎ ምን አሉክ?
ይመልሳል እሺ ያሉ አዎ ስለዚህ እኛንም እንደዛ እያሉን ስለሆነ አሁን ስንጠይቃቸው ነገ ይስተካከላል ይገባለታል ነው ያሉትና ይገባልሃል። እሺ
እሺ እሺ እሺ መልካም እሺ